ነገ በሁለት ሰዓት ነው።
Hello
ሄዳ ሄዳ
ይሰማኛል። ሆስፒታል ነኝ።
እሺ ሀያ አስራ ስድስት ሀያ አስራ ስድስት እሺ
አሁን ጅብ የሚወጣበት ሰዓት ስለሆነ ሲሉን check አድርጊ።
ምን የሚወጣበት ጅብ ጅብ
እሺ አይልሃለሁ።
በደንብ እሺ እሺ ጅቡ